ሄሎ ሄሎ፣
አቤት።
ጤና ይስጥልን በሽት ቤት።
አለን አለን። ያው ደህና ነኝ። ከሲቢ ብር ከቤስት ቤት ብር ከተላከ ሲቢ ብር የወጣ ነው እኮ ቤስት ቤት ደግሞ አይደረስም። ምን ነው?
እ እ ሲቪ ቤስት ቤት አልገባልህም አይደል?
አዎ እሺ፣ አ- ቴክስት ልከህልናል ቴሌግራም ላይ።
አዎ እሺ፣ በቃ ቴክስት ከላክ ይገባላል። እሺ፣ ያሳውቀናል። እየመለሱ ስለሆነ ነው ብዙ ሰው ስለሆነ እንደዚህ አይነት ጊዜ ያጋጠመው። ትንሽ ጠብቁን። እሺ፣ እሱ እሺ፣ መልካም ምሽት።